હેલો તેને સુનો
ሄሎ ሄሎ
ሄሎ፣ አቤት እ እንትን ከዚህ በፊት ተመዝግቤ እምቢ ብሎኝ ነው። ቅድም አስመዝግቤ ነበረ ኦኬ እሺ
ሳልተስተካከለልኝ
በእንትን ክፍያ ላይ እምቢ አለኝ ያሉት ነው?
አይ አይደለም፣ ኮዱ ያስገባው እንትን ይሉኛል። ኮድ የምትልኩት አላ ከዛ በኋላ አያስኬደኝም።
አዲስ application እንትን ብለው አዎ ከዚህ በፊት ተመዝግቤ ነበረ።
አዎ OTP code ሲልክ እምቢ እያሉት ነው እርሱ።
አዎ አዎ አዎ አሳውቂያቸዋለሁ። ትንሽ ጠብቁ እስቲ።
እሺ እሺ እሺ